hello hello
ሄሎ ሰላም ጤና ይስጥልን ቤት ቤት
ሶማሌ ነኝ። ሶማሌ ነው። አይገም አይገም ሶማሌ።
ሶማሊኛ ቴሌ- በቴሌግራም ላይ መጻፍ ይችላሉ። ሶማሊኛን አልችልም።
እሺ አንድ ትናንት ማታ
እሺ
አምስት መቶ ብር withdraw ያልኩት ወደ ቴሌ ብር እሺ
እስካሁን አልገባም።
ትናንት ማታ አ ቤስት ቤት ቁጥሬ ነው።
አ ቤስት ቤት ስልክ ቁጥር ከይ ነው።
አይ ዜሮ ዘጠኝ አስራ አምስት እሺ ቆይ አንዴ። እሺ
አይ
እሺ ስንት አልከኝ?
ዜሮ ዘጠኝ አስራ አምስት
ዜሮ ዘጠኝ አስራ አምስት ሀያ
ሀያ ሰላሳ ሁለት ሰላሳ አምስት
ሰላሳ ሁለት ሰላሳ አምስት አ ስንት ብር ነው ያልከኝ?
አምስት መቶ ብር
እሺ ጠብቀኝ። እሺ check ላድርግልህ።
አይ
ሄሎ ሄሎ ትናንት ነው ያልከኛ?
አ ት- አ፣ ትናንት ማታ ስንት ነው ያልከኝ?
አምስት መቶ ብር
በዚህ ስልክ አምስት መቶ የለም። በትናንት ወዲያ ሊያው ትናንት ይዋ ይዋ እንደዛ እሺ በትናንት ወዲያ check ላድርግልዎት።
አይ በዚህ ስልክ አይደለም አስራ አምስት ቤት ነው
እሺ
አይ።
hello አ
አዎ በሳንቲም ፔይ የተደረገ ነው።
አ
በሳንቲም ፔይ ነበር ያደረጉት። አዎ
አላውቅም እንደዛ አምስት መቶ ብር
እሺ ቆይ hello አይ ነው አዎ process ላይ ነው የሚለው እስከ ነገ ድረስ ይገባል። እሺ ትንሽ ጠብቁን።
አሁን አይችልም አዎ ትንሽ የኔትወርክ ችግር አጋጥሞን ስለነበር ነው
አ የኔትወርክ ችግር አጋጥሞን ስለነበር ነው የዛን ቀን ይገባል። እሺ እስከ ነገ ድረስ ከነገ ደረስ አዎ አይ አይ እሺ